ያለውን መቶ ብር መቶ ብር ልክልታል። አትበላኝ አላኩም። በእናትህ ደውላልኝ ለምን አላክም አለች። እረሳሁት አልኳት። hello
አቤት ይቅርታ፣ system ተቋርጦ ነው።
ችግር የለውም bro እሺ፣ መመለሻውን ለመቼ ነው ያሉት?
መመለሻውን check ለማድረግ ነበር። አንዴ ሌላ በቅ- በቅርብ ቀኖች አሉ በሀያ ሁለት በሀያ አንድ ምናምን ወይ በሀያ ሶስት በእነዚህ ቀናቶች check ለመቀየር ነው ታደርግልኛለህ?
አሁን የእርሱን
እ እ?
የእርሱን ለመቀየር ነበር ቀኑን።
የእኔን አዘዝ ነው እንዴ ተቆረጠ?
አዎ፣ ትኬቱን እኮ ልኬልዎታለሁ ቴሌግራም ላይ።
ማርያምን አዎ፣ ቀኑ መቀየር ይቻላል ታዲያ?
ቀን መቀየሪያ ይኖረዋላ ትኬት ከሆነ በኋላ።
okay እንትን ነው ክፍያ አዎ፣ ክፍያ ያስጨምራል።
እሺ እሱን ማለት እዛ ሁኜ መቀየር እችላለሁ እዛ ከሄድኩ በኋላ አዎ፣ ይቻላል።
እሺ በቃ አሁን ወ- ሌላ ሰው ሊቆርጥ ፈልጎ ነው ቀን መመለሻ ቀን አጣርተህ ደውልኝ ብሎኝ ነው እ፣ እና ትነግረኛለህ ቀኑን መመለሻ በቅርበት ያሉትን ቀረብ ያለውን እሺ፣ ሌሎት አይዝጉት እዚህ ላይ
እሺ እሺ
መሄጃው ተመሳሳይ ቀን ሆኖ ነው አይደለ? በአስራ አምስት ነው አዎ መሄጃው በአስራ አምስት ሆኖ አዎ፣ ምክንያቱም መሄጃ ከቢዝነስ ሌሎቹ class business ውጭ እንደሌለ ስለሆኑ።
ነግረውኝ
በሀያ ሁለት አለ ታህሳስ ሀያ ሁለት
በቃ እሺ እ፣ መልሼ ደውዬ ስም ምናምን እነግርሃለሁ እና እዛ ቴሌግራም ላይ ልላክልህ ሌላ ቴሌግራም አዎ ቴሌግራም ላይ መላክ ይቻላል።
በቃ እዛ ላይ ልክልሃለሁ እሺ፣ መልካም።
እሺ እሺ